ወዬ ወዬ አድርገው ጠፋኝ፣ ንገረኝ።
ስልሳ አራት ኮድ ሁለት ነው።
አዎ አዎ ኮድ ሁለት ስልሳ አራት እም፣
ስልሳ አራት ዜሮ ስልሳ ዘጠኝ
እሺ። በቃ እንትኑን ትተነዋል፣ አሁን ማለት ነው።
እሺ እሺ አዎ እና ይሻላል አዎ፣ እነ አቶ ታገሰ ዝም ብለዋል አይደለ? ተዋቸው፣ በቃ እሺ ተዋቸው።
እየዋለሁ ለእሱም እንትን ልንፈ ለኮንፈርሜሽን እየሞከርን ነበር ላይሳካ ይችላል አልኩት አዎ፣ it's okay ስብሰባ ብለዋል።
ላይ ናቸው፣ በጣም ጥሩ እሺ እሺ ገብተዋል ስልጠና። በቃ አይደለ?
ምልክት አድርግ ስትደርስ እሺ እሺ እሺ እሺ እሺ